አቤት። ሄሎ ሄሎ ሄሎ።
አስተን እንዴት ነው?
ቢንጎ አዎ፣
የወብና ወደ እንትን አላለ እሺ፣
ወደ- ወደ አካውንት ወደ እንትን ተመልሶ ነበር እና ትኬት ከቆረጥክ ይመለ እንደገና እንትን ይስተካከላል ብ- ብላችሁ ነበር እና አልስተካከል አለ። ታ አንድ አስር ትኬት ቆርጬ ነው። ሄሎ ሄሎ ምንድን ላይ ነው ያሉት? እናታችሁ ሄሎ